ሄሎ ሄሎ፣ ሰላም አቤት አቤት እንዴት ነው? ሰላም ነው አለ እግዚአብሔር ይመስገን ሰላም ነው አለን፣ አለን አለን።
አለ እሺ እያየህ ነው በቴሌግራም ላይ ከያዝከው ነው። ሌላ PC ላይ ነው ኬኖ ነው የሚጫነው?
አዎ ሌላ ኮምፒውተር ላይ እኮ ነው ሌላ ኮምፒውተር ነው ለምን ማለት ለምን አስፈለገ እዛው ላይ መጫን?
እዛው ላይ አንድ ኮምፒውተር ሁለት በሁለት ቲቪ display ማድረግ ይችላል እንዴ እዛው shop ላይ እኮ ነው ያኛው መኪናው እዛው ተጭኖ shop ነው አይደል ላይ- እኮ እዛው ላይ እዛው PC ላይ እንጭንልህና ልክ አዎ።
ፋይሉ ሲከፈት የመጀመሪያው ቲቪ ላይ ኬኖ display ይሆናል፣ ሁለተኛው ቲቪ ላይ ደግሞ የመኪናው display ይሆናል።
እንዴት ሁለት display ሶስት display አሁን ምን መሰለህ አንዱ ቲ አንዱ ኮምፒውተር ላይ የ monitor ኡ አለ አዎ፣ እዚህ cashier የሚሰራው አዎ ማለት ነው እያየሁት ነበር። የ cashier ኡ አለ፣ ከዛ ደግሞ ሁለት ቲቪዎች አሉ አይደል እሱ ላይ connect የሆኑ
ሁለት ቲቪ በአንድ ኮምፒውተር አይደለም በሌላ እኮ ነው በሌላ ኮምፒውተር ነው ለምን አንዱ እዛው- በአንዱ ነው አንዱ በአንዱ ነው connect ተደርጎ ያለው ለአሰራርም የሚመቸው እሱ ስለሆነ ነው አይ ፋይል ስላለ ያው edit ብቻ አይደለች ችግር የለም። አይ ምን መሰለህ ሰላም፣ አንዳንዴ እ፣ እንዲህ ሌላ ሁለት game ኦችን የተለያየ PC ላይ ሲሸጥ ስን- ም።
install ስናደርግ ም።
ሌላ shop ላይ ል- እንትን ሊባል ይችላል። አንዳንድ ኤጀንሶች እንደዛ ነው ያደርገዋል።
አይ አንድ shop ላይ ነው ችግር የለውም በቃሽ ጥሩ እሺ እሺ በቃ እናስገባለን።